ሄሎ፣ ቤርሳቤ ነኝ።
ቤርሳቤት እንዴት አደርሽ?
አለሁ። እንዴት ነህ?
እግዚአብሔር ይመስገን። ሚኪያስ ነኝ። ሚኪያስ አምበው።
እሺ፣
ሄሎ፣ ይሰማኛል ሚኪያስ።
ዘጠና ሁለት ሰማንያ ሁለት pin አደርግልኝ። ሁለት ሰባ አራት ነው የሚያሳየኝ።
ዘጠና ሁለት ሰማንያ ሁለት አዎ፣ ስንት ቆጠረልህ?
አርባ አምስት ብር።
እስኪ ልለካውና የሚመጣ ከሆነ አስተካክልልሃለሁ።
እ- እሺ ቤተሰብ
ሄሎ ሚኪያስ